መሰረት እኔ ምን ልታዘዝ?
ዘጠና ሶስት ሀምሳ ስድስት ዘጠና ሶስት ሀምሳ ስድስት ምን ሆነብህ?
አውጪ ተቃራኒ ሆነብኝ።
እሺ እስከሆነ ወስደህ ንገረኝ።
ዘጠና ሶስት አርባ አራት
ዘጠና ሶስት አርባ አራት ሺህ ብር ከፍትልኝ አለች ተገ መስፍን ከኢምፔሪያል ያለው ነው አለ የፈለግከው አዎ፣ ወደ ታይ- ጉዲት ወደ ኤረር ሜዳው አዎ።
ካሙሽ ከሚስ ግርግብሽን እሺ፣ አንዴ ጠብቀኝ። እሺ መስፍን
እህ መስፍን የሚኪስ ነው የሚወጣው የያዲውን ስራው ተብሏል።
አራቱ አታውጭ፣ በቃ ተው፣ ሁለቱ አታውጭ።
እንደዛ ከሆነ ሁለቱንም ስራው አይሻልም?